ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን አባት። ምን ልርዳዎት?
አንድ one o five ዋጋ ማወቅ ፈልጌ ነበር።
እሺ ዋ- ሞዴል ስንት ሁለት ሺህ አምስት እዛ TikTok ላይ አይቼው ነው።
እኮ burgundy color ነው ያለን። ወደ
TikTok ላይ ያየሁት ጥቁር ጥቁር ነገር ነው።
ጥቁሩ የለንም አባት።
እሺ ስንት ነው ያኛው?
አምስት ሚሊዮን ብር
አምስት ሚሊዮን።
አ ባንክ እናያይዛለን፣ ድርድር ይኖረናል።
እሺ ሌላ አላችሁ?
ሌላ የለንም፣ በአማራጭ በአማራጭ
ሌላ የለንም። ባንክ ነው እሱ ብቻ ነው ያለን።
እሺ።
ሌሎች መኪና ተፈለጉ።
አይ one o five ነው የፈለኩት።